አንቺ ወርቃል ወንዴነሽ ካይደርቀሽ ወዴት ልሽ አንቺ ብራል ወንዴነሽ አንቺ ወርቃል ወንዴነሽ ካይደርቀሽ ወዴት ልሽ ወይዳ ፍቅርሽ ወድቆብኝ ሆኖብኝ አይዳ ተቀምጠሽ ቀረሽ ከልቤ ጓዳ ወይ መውደድ ይሄ ትዝታ በኔው ቤት አይ ጉድ አላላም አለኝ ተብቆ እንደገና ወይ ፍቅር ናፍቆት ሲከፋ የለው ድረስ ከይቅር ትርፌ ማዘን ነው ብቻዬን ሳድር ትዝታ የሚቀር ናፍቆት የሚቀር በአንድ ሰው ገላ ምን ያምራል ፍቅር ትዝታ የሚቀር ናፍቆት የሚቀር ምነው በእኔ ላይ ተጥሏል ፍቅር አንቺ ብር አልቦ እንዴት ነሽ? አንቺ ወርቅ አልቦ እንዴት ነሽ? ከዓይኔ ርቀሽ ወዴት ልሽ? አንቺ ብር አልቦ እንዴት ነሽ? አንቺ ወርቅ አልቦ እንዴት ነሽ? ከዓይኔ ርቀሽ ወዴት ልሽ? ወይ መውደድ እንዴት አርጎ ነው እያየ ሰው አይ መንገድ የሚያምሮ ሲጥል ካውላላው መንገድ ወይ ቀልቦ ገዝቶ ካማረ ገልጾ ካሳቡ አደቦ ማን ያገኛታል የወዳጅ ልቡ ወይ ማፍቀር እኩል ተሳስበው ካልያዙ የዚህ ቀር እንዴት ነው መውደድ እንዴት ነው ማፍቀር ከመሄድ በቀር ከመራቅ በቀር እንዴት ነው መውደድ እንዴት ነው ማፍቀር ከመሄድ በቀር